Hello?
ሄሎ ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
ብር withdrawal አለ ማለት አ አ ባ- balanced ብሎኛል፣ ግን እስካሁን አልገባልኝም።
balanced ብሎ አዎ እሺ፣ ወደ ባንክ ነበር የላከው።
አዎ፣ ወደ ባንክ ወደ ኢትዮጵያ ባንክ ነው።
በ application check አድርገው ነው።
እ፣ ኦፕሬተሮች ጋርም ደውያለሁ። እኔ እኔም ጋር በዚህ በ USSD check አድርጌ አልገባም።
Okay፣ ቻፓ ጋር ነው የቀረው ማለት ነው። የእነሱን ስልክ ልስጥህና እነሱን contact አድርጋቸው ያስተካክሉላል። ከኛ ጋር ግን ባላንስድ ካለ ከኛ ሲስተም ወጥቷል ማለት ነው።